በማስተካከል ደረጃ በእህቴ ሄሎ ሄሎ፣ ሰላም ሰላም ናችሁ? ሀጂ ነኝ። እንትን ቡሽራ የሚል ኧረ ሰኞ ዕለት ያስገባ ነው ነበር ማ- እንትን ማሽን
እሺ፣ የማሽን ቁጥር ትነግረኛለህ?
እሱ ቆይ ልንገርህ እና በአራት ቀን ላይ ነበረ ምንም information የለም።
በምንድን ነበር የገባው?
ልትታደስ ነው። ባለፈው ያውም ብር ሳስገባልሽ እኮ ብር ተሳስቶ ወደ ላይ ሩጦ የገባው እሺ፣ አዎ አስታወስኩት። check አድርጌ ላሳውቅህ። እሺ፣ እስቲ ያሳውቅ። ደረሰኝ ደግሞ ጨርሻለሁ የእጅ በእጁ በቃ እሺ፣ አሳውቅሃለሁ።
ግን አራት ቀን ነበር ያላችሁኝ። ስንት መሰለች? ስልሳ ምናምን ነገር ስልሳ ስልሳ ሁለት ነገር ናት።
በቃ እሺ፣ አይልሃለሁ።
ቆይ እሺ፣ ቆይ ቆይ አንዴ ቆይ የእንትን ቁጥሯን እየፈለኳት እሺ፣ የማሽን የጎን ጎን እም እኮ ደ- ደ- ደረሰኙን ግለጠውና
አድ- አድ-
ደረሰኙ አረ።
የሰጠን መረካከቢያ ፎርም አለች አይደለ?
አ- አስራ ሶስት ስልሳ ሁለት ነው የሚለው ዜሮ እሺ።
ኤ ዜሮ ዜሮ አስራ ሁለት ስልሳ ሁለት አስራ ሶስት ስልሳ ሁለት እም በቃ እሺ፣ check ላደርግልሃለሁ። እደውልልሃለሁ።
አሁን ነው ወይስ እ?
አዎ አረ አሳውቅሃለሁ።
አደ- አ- አደራሽን ቶሎ በይልኝ።
እሺ፣ ችግር የለም። እሺ፣ ስራ ልዘጋ አሁን ከሰዓት ልዘጋ ነው በቃ ስራ ምንም አስኪያጅ አማራጭ ኖት የለኝም።
አይደለ?
አዎ ያው ባለቤት ነኝ ግን ያው ስራ አስኪያጅ የሚል ያው በህጉ እንደዛ ነው ህጋዊ ውክልና አለው?
እ?
ህጋዊ ውክልና ነው?
አራ በስሞት ራሴ ነኝ ራሴ ቤቱ በቀጥታ የራሴ ነው።
እሺ፣ ወረቀቷንና ንግድ ፍቃድ ኮፒ፣ መታወቂያ ኮፒ አድርገው ይዘውልኝ ይመጣሉ። አሳውቆታለሁ። አንዴ ትንሽ ጠብቆኝ።
እሺ እሺ
እደውላለሁ።
እሺ እሺ እሺ